Hello ጤና ይስጥልኝ።
ሰላም ሰላም እንዴት ነህ?
አለን። ትንሽ ትናንት ብር አስገብቼ ነበርና ወደ bet bet አሳልፌ ነበር ከ bet bet ወደ ቴሌብር ነው አልገባም እስካሁን በሀያ አንድ bet ማለት ነው።
ስንት ብር ነበረ? ያልከኝ? ጠፋ።
አምስት ሺህ ብርና ሁለት ሺህ ብር አስታውሳለሁ። አምስት ሺህ ብርና ሁለት ሺህ ብር ሰባት ሺህ ብር
Okay። አሁን በደወልክበት ቁጥር ነው bet bet የተጠቀመው?
አዎ፣ ሀያ አንድ bet ነው። አይ አዎ ሀያ አንድ bet ስልሳ ስምንት ትክክል። አዎ፣ እሱ ነው እሱ ነው።
ስንት ብር ነበር? ሁለት ሺህ ብር እና አምስት ሺህ ብር ነው። Hello Hello ሁለት ሺህ ብር እና አምስት ሺህ ብር ሁለት ሺህ እና አምስት ሺህ ሌላ የለም አይደል?
አዎ አዎ፣ አይ ሌላ አልፏል መሰለኝ ሌላ አዎ። እሺ፣ እሺ፣ አሳልፍ እዚህ ያደረጉልን ቆይ አንዴ ጠብቀኝ እሺ እሺ።
ለሳንቲም ፔ ወደ ቴሌ ብር ነው አይደለ አ ወደ ቴሌ ብር ነው confirm አ አድርጌ አ ነው አ አ እሺ አንዴ አምስት ሺህ ብሩም ወደ ቴሌ ብር ነው አ እሱንም confirm አድርጌ ይላለሁ እሺ፣ ያኛውስ?
ሁለት ሺህ ብሩንም አምስት ሺህ ብሩንም አዎ፣ እሺ፣ እሺ፣ thank you። እሺ፣ እሺ አመሰግናለሁ።